hello ሰላም ወይ ጤና ይስጥልን።
እግዚአብሔር ይመስገን መኮንን ወይ እ፣ ከዊፕላስ የ transportation አገልግሎት ነበር ምደውልሎት።
እ፣ marketing ኦቻችን አሽከርካሪ ሲመዘግቡ ስሞትንና ስልኮትን ሰጥተዋቸው ነበር።
እሺ እ፣ አሁን ላይ ስራ ስለጀመርን እና እንዲሁም እንደ ድርጅት ደ- ለየት ያለ ነገር ይዘን የመጣ ነው ለመንገር ነበር እችላለሁ።
አ- እሺ ትንሽ አሁን ስራ ላይ ነኝ ያለሁት እሺ እ፣ አ- መልሼ ልደውል በልችል ይቻላል ይቻላል።
እሺ እሺ እሺ